ጤና ይስጥልኝ ከብጃ ኢትዮጵያ ነበር የምደውለው።
እሺ አዎ በማን ተቋርጦ መስመራው። እሺ ሙሉ ስሞትን ይነግሩኛል?
እሺ እኔ የመስመሩ ኃላፊ ነኝ የ- የባለቤቱን ስም ልንገርሽ ወንደሰን ቦጋለ
ስልካቸው
ስልካቸው ዜሮ ዘጠኝ አስራ አንድ አስራ አንድ አርባ ሶስት አርባ ሶስት ዘጠና ስምንት ዘጠና ስምንት ስልሳ አራት ስልሳ አራት አ የት አካባቢ ነው?
አ አምስት ኪሎ
አምስት ኪሎ ምኑ ጋር አምስት ኪሎ ሙዚየም ፊት ለፊት
ምን ፊት ለፊት ሙዚየም ሙዚየም ሙዚየሙ ጋር አዎ፣ ወደ ሙዚየም።
ተበላሸባቸው አ ሙዚየም ፊት ለፊት አ ኮረንቲ ተ እቺ ሶኬቱ ተበጥሶባቸው የድራፍት ማሽን ነው።
የድራፍት ማሽኑ ሶኬት ተበጥሶባቸው ነው
ኬብሉ ተበጠሰ።
ብሉ ተበጥሶ
እሺ ደንበኛችን ጥያቄዎችን መዝግቤ ለጥገና ክፍል አስተላልፌያለሁ። ሌላም ረዳውት ነገር አለ?
አይ ሌላ የለም ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን